hello አብዱ በቃ እንትን ይሄ ዜሮ ስድስት ዜሮ ሶስትም ማለት ነው ዜሮ ሶስት ዜሮ ስድስት hello
ይሰማል hello hello ይሰማል እየሰማህ አይደል አብዱ ይሰማኛል ይሰማኛል hello አይሰማም hello hello
ለ area manager ካሳውቀው ብዬሽ ነበረ አዎ አዎ አዎ
ሄሎ አዎ አዎ